ሁሉ ስፖርት ነው ባኮምዳለው
ሄሎ
ባኮምዳለው ሄል- እንትን ነበረ ቴሌብር አስገብቼ ሁሉ ስፖርት deposit ላይ አይጽፍም።
ከቴሌብር ነው ያስገቡት።
አዎ እሱ አዎ ከቴሌብር ቴሌብር ሶስት አመት የተላከሎትን message በቴሌግራም ይላኩልን።
እሺ
የቴሌግራም ቁጥራችን ያዙ
እሺ ዜሮ ዘጠኝ ሰባ ስምንት
እሺ ቆይ ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት
እሺ ሰላሳ ዜሮ 09 ስድስት
ቆይ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት ስድስት።
ትላንትና ነው ያስገባሁት። ትላንትና ነው ያስገባሁት።
እኮ message ኡን ይላኩ እዚህ ላይ እሺ እሺ